እንትን ነበረኝ እናት ፊቴን የቆረጥኩት ነበርና እንትን ልበይ ንገረኝ። እሺ ከሸርኮት አስራ ሶስት ሰማንያ አራት እሺ
አስራ አምስት ሰማንያ አንድ
ሀያ አምስት ሺህ ብር ተመላሽ አለው።
እሺ እናት እሺ እናመሰግናለን።